ሄሎ ሰላም ጤና ይስጥልኝ። ቤት ቤት ካላለ ያለ ጤና እንትን withdrawal ነበረኝ confirm እንድታረጊኝ ነበር አስር ሺህ ብር እሺ ይቻላል። የደወሉበት የቤት ቤት ቁጥሩ አ አ confirm አድርጊኝ። እሺ እሺ እሺ መስመር ላይ ጠብቁ።
እሺ
የመቼ ነበረ?
አሁን አሁን
እሺ ሰማንያ ዘጠኝ ዘጠና ሁለት ሀያ አንድ ዘጠና አምስት ወደ ቴሌ ብር ዘጠና አምስት አ አ አካውንትን አንድ check ማድረግ ስላለብኝ ነው። መስመር ላይ ጠብቀኝ። እሺ
እሺ
ሄሎ አቤት እሺ ከቤት ቤት account ወጥቶ ወደ ቴሌብር account ገቢ ሆኗል። እሺ check ማድረግ ትችላለህ።
እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን ይሆንልን።